ጤና ይስጥልኝ። ጠብታ አምቡላንስ
Hello፣ ሰላም ነው?
አለን ደህና።
እንትን ፈልጌ ነበር። የ First Aid ትምህርት አላችሁ እንዴ?
አዎ አዎ።
OK። በግል ታስተምራላችሁ አይ፣ የአንቺ- ነው ወይስ አሁን አለ?
እሺ፣ በዚህ ስልክ ደውል ልስጥህና የ training የሚመለከታቸው አካል እነሱ ናቸው።
እሺ፣ ዜሮ ዘጠኝ
ኦኬ፣ ቆይ እሺ።
አስራ ሶስት ዜሮ ሰባት የስክ ነው
እሺ፣ ቆይ ስክሪት ዜሮ ዘጠኝ ዜሮ ሰባት ነው ዜሮ ዘጠኝ አስራ ሶስት
ዜሮ ዘጠኝ አስራ ሶስት
ዜሮ ዘጠኝ አርባ ሰባት ነው።
አስራ ሶስት
እስቲ ከመጀመሪያ ዜሮ ዜሮ ዘጠኝ አስራ ሶስት አስራ ሶስት ዜሮ ሰባት
ዜሮ ሰባት ዘጠና ሰባት
ዘጠና ሰባት አስራ አምስት
አስራ አንድ አስራ አምስት
አስራ አምስት እሺ ወይዘሮ ፍሬ ህይወት አስራ ይባላል።
ሶስት ዜሮ ሰባት ዘጠና ሰባት አስራ አምስት አዎ
እሺ እሺ ቴንክ ዩ አመሰግናለሁ